ቴዎድሮስ
Hello፣ አቤት።
ኢቴስ የበረራ ማዕከል ነው።
ትክክል። አዎ።
አንተ ቪዲዮ አይቼ ነበረ TikTok ላይ።
እሺ።
እ ለምን ዱባይ መሄድ እንደፈለግ
Okay። እሺ። ስም ለማ ስም አለበል ቤዛ
ቤዛዊት ነው።
ቤዛ ቤዛ ብቻ ቤዛ። እሺ። ቤዛማ ቤዛ ደመቀ
እሺ። እድሜ
ሀያ ሰባት
እሺ። ፓስፖርት አሉት?
አዎ አለኝ።
እሺ። እሺ። ወደ ዱባይ ለምን መሄድ ፈለጉ?
እም፣ ስራ መጀመር እፈልግ ነበረ
እሺ። የምን ስራ?
እቃ ምናምን አምጥቶ ለመሸጥ ምናምን አስብ ነበር እና Okay።
ጓደኛ
ይቅርታ ተቆራረጠ።
ስራ ጀምረዋል እና እኔ ትንሽ በብር እጥረት ምክንያት ነበረ መሄድ ያልቻልኩት Okay።
እና ምናልባት ይህንን ስሰማ እስቲ ቢያንስ ትራንስፖርት እንኳን እንትን ካላችሁልኝ በዛ አዎ።
ተመርቄ አንድ አራት አመት ቁጭ አልኩኝ። ለዛ ነው Okay። እሺ። ስልክ ቁጥር እዚህ ጋር ያለው ልውሰደው አይደለ? አሁን የደወልበት አዎ አዎ ውሰድ
ሰማንያ ሶስት መጨረሻ
አስራ ሁለት ቤት አዎ።
አዎ
እሺ ቤዛ፣ ያው ስለ ደወል እናመሰግናለን። ያለውን እንትን አይተን እዛ ላይም ያው TikTok ላይም በደንብ copy link፣ share እንደዚህ አድርጉና ያለውን አይተን አወዳድረን እ፣ እንደውላችኋለን።
እሺ እሺ እሺ ስለ ደወል መልካም ጊዜ ሁላችሁ።
እሺ እሺ bye